የሰናብቱ ወንጌል ማውጫ የቅድስት ምስባክ ዛቲ ዕለት ወንጌል ማቴዎስ ምዕራፍ አራት ቁጥር አንድ ወእምዝ ወሰዶ ብለህ እስከ አስራ አንድ የምኩራብ ምስባክ ወዘምሩ ለስሙ ወንጌል ማቴዎስ ምዕራፍ ስምንት ቁጥር ሀያ ሶስት ወዐሪጎ ብለህ እስከ ሀያ ስምንት የመጻጉዕ ምስባክ የማነ እግዚአብሔር ገብረ ኃይለ ወንጌል ማቴዎስ ምዕራፍ አስራ ሁለት ቁጥር ዘጠኝ ወፈለሰ ብለህ እስከ ሀያ አንድ የደብረ ዘይት ምስባክ ዛቲ ዕለት ወንጌል ማርቆስ ምዕራፍ አስራ ሶስት ቁጥር ሰላሳ ሁለት ወበእንተሰ ብለህ ፈጽም የገብርኤል ምስባክ ናሁ ይባርክዎ ወንጌል ሉቃስ ምዕራፍ አስራ ሁለት ቁጥር ሰላሳ አምስት ወይኩን ቅኑተ ብለህ እስከ አርባ ዘጠኝ የኒቆዲሞስ ምስባክ ሐወጽከኒ ሌሊተ ወፈተንኮ ለልብየ ወንጌል ዮሐንስ ምዕራፍ ሰባት ቁጥር አርባ ወብዙሀን ብለ ፈጽም ለቤተ ክርስቲያን የመሰረት ድንጋይ ሲቀመጥ ምስባክ ተንስ እግዚኦ ወንጌል ማቴዎስ ምዕራፍ አስራ ስድስት ቁጥር አስራ ሶስት ወበሲሆ ብለ እስከ ሀያ ዘመርአዊ ወመርአት ኤፌሶን ምዕራፍ አምስት ቁጥር ሀያ አንድ